ሄሎ ሄሎ ያ ሰላም ጤና ይስጥልን ቤት
ሄሎ ሰላም ጤና ይስጥልን ቤት ቤት
ሄሎ።
ወይ አይሰማም?
አዎ አሁን ይሰማል።
እሺ ምን ልርዳ?
እንድትተባበሪ ነበር በእውነት ቼክ እንድታደርግልኝ እሺ ካሸርክ ወደ አንተ ትነግረኛለህ?
ይቻላል።
እሺ አስራ አራት
አስራ አራት ሀያ ስምንት ሀያ እሺ፣ ሀያ- ስምንት እ አስር
አስር
ሰማንያ አንድ
እስቲ ቀጥታ ድጋሚ ትነግረኛለህ?
እ?
ድጋሚ ትነግረኛለህ? አስራ አራት አዎ አዎ ይቻላል። አስራ አራት ሀያ ስምንት አስር አስር ሰማንያ አንድ እ ሰማንያ አንድ አስር ሰማንያ አንድ እሺ እሺ ስድስት መቶ ሰላሳ አራት ብር ገብቶላል። እሺ ዊን ነው እ?
ሶስት እ ሶስት ቮይድ ስላለክ ኦዱ ስለሚቀንስ ስድስት መቶ ሰላሳ ብር ደራሻለህ።
ስድስት መቶ ሰላሳ አራት ብር
እሺ
እሺ መልካም ቀን።
እሺ። እሺ